hello ጤና ይስጥልኝ።
hello
ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። ፕሊንስቶን ነው የምሰው የደወሉት። ምን ልረዳዎት?
okay አንዳንድ መረጃዎችን ለመጠየቅ ነበረ። ማስታወቂያዎችን በቲቪ አይቼ ነበር እና okay ስለ አክሲዮኖቹ ነው?
ስለ አክሲዮኖቹ ያው okay ይቻላል።
እ፣ ምናልባት ትንሹ የአክሲዮን ዋጋ ምን ያህል እንደሆነ ማወቅ ይቻላል?
አንዱ አክሲዮን ዋጋ አምስት መቶ ብር ነው።
አምስት መቶ ብር ዝቅተኛ መግዛት የሚችሉት ደግሞ የሀያ ሺህ ብር አክሲዮን ነው።
የሀያ ሺህ ብር አዎ እስከ ሁለት ሚሊዮን ብር መግዛት ይችላሉ ማለት ነው።
okay።
ስለ advantage ኦቹ ስለ detail ነገር ደግሞ የት አካባቢ ነው እርሶ?
ወይ እኔ እንኳን ክፍለ ሀገር አካባቢ ነው ያለሁት።
okay የት አካባቢ maybe እዛ አካባቢ ቢሮ ካለን ልጠቁመት ብዬ ነው።
ወደ ጅማ አካባቢ ነኝ እኔ።
okay ስለዚህ ጅማ ከሆኑ ጅማ ቢሮ ሰሞኑን ቀጣይ ሳምንት አካባቢ ይከፈታል።
ይከፈታል?
ስለዚህ ደውዬ ባሳውቆትስ
እ፣ ይቻላል። መደወልም ስሞትን ይቻላል።
አልበል እ፣ ትዕግስቱ እባላለሁ።
እሺ አቶ ትዕግስቱ እ፣ አንድ የስልኮትን ይነግሩኛል። ይሄ የቢሮ ስልክ ነው መሰለኝ።
አዎ የቢሮ ስልክ ነው ይሄ።
ይሄን ልያዝ ወይስ የእጅ ስልክ አሉት?
አይ ዜሮ ዘጠኝ አስራ ዘጠኝ አስራ ዘጠኝ አስራ ሶስት አስራ ሶስት ሰላሳ አምስት ሰላሳ ስድስት ሰላሳ አምስት ሰላሳ ስድስት ማስታወቂያችንን ከምን ሰምተው ነው?
አይ ቲ- ቲቪ ላይ አይቼ ይሆናል።
okay አስራ ዘጠኝ አስራ ሶስት ሰላሳ አምስት ሰላሳ ስድስት አ ስለዚህ ደውዬ አሳውቆታለሁ።
በቃ ሰኞ ቢሮ አካባቢ።
available ሲሆን ንገረኝ።
አዎ እሺ እሺ ነገ፣ አመሰግናለሁ።
እሺ እናመሰግናለን። እሺ